ከዘጠና ሺህ ከትንሽ ራዲት ነው
deposit አዝዤ እናቴ አልገባልኝም። አሁን ስደውል ደግሞ ገብቶልሃል ብላኝ ነበር ግን አልገባም failed ነው ያለው። ወደ ቤት ቤት account ነው እሺ ገባው።
እኮ ቤት ቤት account ኤ ላይ ዜሮ ነው የሚያሳየኝ ያለው።
failed ነው ግን ያለው አባ check ታደርጓለ ድጋሚ connection ይሆናል እንጂ failed ካለ ወደ account ነው እሺ የሚመለሰው።
እንትን እኮ አይደለም withdraw አይደለም ያዘዝኩት ገባኝ ገባኝ። deposit ነው እና ወደ ቴሌብር ነው የሚመለሰው።
አይደለም ወደ ቤት ቤት account ቤት ቤት ላይ ደግሞ አልገባም እያልኩኝ እኮ ነው እናቴ zero zero